ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
በዚህ ስልክ በቴሌግራም ቻ እንትን chat አድርጌያት ነበረና okay፣ በዚህ ስልክ የነበረው እንትን block አድርጎታል። Okay፣ ከውዞ አልተረዳኝ block አድርጎታል ማለት
እንትኑ አያሳየኝ፣ ሂሳቡ ምኑ አያሳየኝ።
ቴሌግራም ላይ ልከዋል።
ልክ ያለው አዎ፣ ስልኩ ልክ ያለው ስልክ ላክ ምናምን ብሎሽኝ ነበረ።
ምን ላክ?
ስልክ ላክ ምናምን ብሎኝ ልኬው ነበር።
እሺ ተላልፎልታል። ሲስተካከል እናሳውቆታለን።
Okay፣ ይቆያላ።
ያው ሊቆይም ይችላል። ሲስተካከል እናሳውቆታለን ቴሌግራም ላይ
አዎ፣ እሺ